ቻይና ጤና ይስጥልኝ። አሁን ደውዬ ነበር አምቡላንስ ፈልጌ ጥቁር አንበሳ ዳስ ላይ ነው ያልሽኝ ነው?
እ እ ጥቁር አንበሳ።
አዎ እሺ።
ብዬሽ ነበር ጠዊሬ ደስ ያልኩ እንዳለ ኦክሲጅኑ ደረሰ።
እ እ አዎ ገብቷል። አዎ ገብቷል።
ስለዚህ አምቡላንሱን ልላክልሽ።
አዎ ላኪበት።
ስንተኛ ፎቅ ይምጡ? ጥቁር አንበሳ አ- አ- ትልቁ አዳራሽ ድንገተኛ ክፍል ሶስተኛ ፎቅ ሶስተኛ ሶስተኛ ፎቅ አዎ ሶስተኛ ድንገተኛ ፎቅ ትልቁ አዳራሽ በዚህ ግን ground እንትን ነው አንደኛ ላይ
እ? አንደኛ ላይ አዳራሽ ድንገተኛ በይና ድንገተኛ አዎ ድንገተኛ።
አዳራሽ እሺ እሺ። ኦክሲጅን በአፍንጫ ነው የሚወስዱት እናቴ?
አዎ እሺ እሺ። በቃ ይሳ- የቤት ታካሚ ቤተሰብ ነሽ አይደል?
አዎ አዎ mother ናት።
በቃ በቃ።